ሰላም ነው?
ሰላም
hello፣ አይሰማም?
ይሰማኛል።
ከዚህ በፊት በጉዳይ ተመዝግቤ ነበር እና ምንም ተደውሎልኝ አያውቅም። ወደ አምስት ወር ምናምን አውለኝ።
እሺ ስልኮት በዚህ ስልክ ነው የተመዘገቡት?
አዎ
እሺ አንድ ጊዜ መስመር ላይ ጠብቁኝ፣ እያየሁለት ነው። ዘጠና ሀምሳ ዘጠኝ ስልሳ ሰባት እሺ። እሺ አብስራ ሀብተወልድ አይደለ?
አዎ በ accountant ዘርፍ በ accounting ጋር ተመዝግበዋል። በ cashier ነትም መስራት እንደሚችሉ ገልጸው ተመዝግበዋል።
አዎ እና ግን አንዴ ብቻ ነው የተደወለልኝ። በቃ ምንም የስራ ጥሪ አልመጣልዎትም? የት ነው የመኖሪያ አድራሻዎት? የት አካባቢ ነው?
ሀያ ሁለት ሀያ ሁለት አዎ እዚህ ጋር መረጃዎት እንደተሟላ ነው የሚያሳየኝ። check እናደርግና የስራ ጥሪ ሲመጣ እንዲመ- እንዲጠ- እንዲደወልሎት እናደርጋለን። እሺ
እሺ እሺ መልካም ቀን።